ጤና ይስጥልን ደንበኛችን ከብቻ ኢትዮጵያ ነው የምንደውልዎት።
እሺ ሊክነስ ክትፎ ነው የቤትዎ ስም?
አዎ ክነስ ክትፎ እሺ ደንበኛችን ሰሞኑን ከቢጃ ኢትዮጵያ በቴክስት ላይ ቁጥር ልከን ነበር። ደርሶታል?
አይደለም እሺ አሁን ነግሮታል። ያዙ አምስት ሺህ ቆይ አንዴ እሺ
አምስት ሺ
አምስት ሺህ ሰባ ሁለት
ሰባ ሁለት ሀምሳ አንድ
ሀምሳ አንድ አዎ ይሄ መለያ ቁጥሮት ነው። እሺ ደንበኛችን እናመሰግናለን።